ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥና
ከቴሌ ነበር የምደ- የምደውልልህ ከምን ከቴሌ ናሪ ቴሌኮም እሺ
ቴሌ ብር ተመዝግበ balance balance ዜሮ ዜሮ ነው የሚያሳየው እና እ እ እ?
balance ክ እሺ ዜሮ ዜሮ ነው የሚያሳየው እና እንድትሰራበት ብር እያስገባን ስለሆነ እንድታስገባ አጠቃቀሙን ስለማለት ነው አዎ ልጆች አሉ አጠቃቀሙን ያሳዩሃል
ነው እሺ ልጆች አሉ አሁን ስራ ቦታ ከሆነ ልጆች ልላክልና እሺ አጠቃቀሙን ያሳዩና ስራ ብጀምርበት ለአንተ አሪፍ ነው እሺ እሺ እንትን ሚዛን ነው አይደል ያንተ አ በቃ ይኸው አሁን ትደውልልሃለች አንሳላትና አውራት እሺ እሺ አባ አመሰግናለሁ ምንም ማለት እሺ እሺ